Hello
ሀሎ፣ አቤት፣ ጤና ይስጥልኝ።
ሰላም ነው?
እግዚአብሔር ይመስገን። ምን ልታዘዝ?
አዎ፣ ሽልማት አለ እዚህ።
ያው ተጫውተህ ካሸነፍክ ሽልማት አለ።
አለ
አዎ፣
ቴሌ ስንት ስንት ስንት?
ኮከብ ዘጠኝ ሰማንያ አምስት መሰላል አድርገህ ደውል። መጀመሪያ መረጃ እንዲመጣለህ
አሀ፣
በቁጥር በቁጥር በቁጥር
ኮከብ ዘጠኝ ሰማንያ አምስት መሰላል አድርገህ ደውል።
መቶ
ኮከብ ዘጠኝ ሰማንያ አምስት መሰላል ድግ- ኮከብ
ዘጠኝ ኮከብ ሰጠኝ ዘጠኝ ሰማንያ አምስት አባይል ትንሽ
ሰጠኝ ሰማንያ አምስት ሰማ
ሰማንያ አምስት መሰላል
እሺ